ሰላም አለይኩም ስራ ፈላጊዎች፣ ወላሂ ይሄ ቪዲዮ አታሳልፉት፣ ይጠቅማችኋል። share አድርጉት። ስራችን የተማረ ያልተማረ አይልም፣ ወንድ ሴት አይልም፣ ቦታ አይመርጥም። ባላችሁበት ቦታ ሆናችሁ ሰርታችሁ የምትቀየሩበት ትልቅ የቢዝነስ እድል ነው። ስለ ስራ ሙሉ መረጃ ከ profile በታች በኩል ባለው የዋትሳፕ link አሊያም ቁጥር ገብታችሁ በዋትሳፕ አናግሩኝ፣ ሙሉ መረጃ ሰጣችኋለሁ። እኔ ትላንትናም በማላቀው ሰው ቢዝነሱን አግኝቼ አምኜ በመጀመር አልሐምዱሊላህ ከማዳም ኩሽና ወጥቼ አሁን ላይ ለበርካቶች ለመለወጥ ሰበብ መሆን ችያለሁ። እንደ እኔም ከቅጥር ስራ መውጣት የምትፈልጉ በቢሮም ደረጃ መስራት የምትፈልጉ ትችላላችሁ። ሁላችሁም ተጠቀሙበት። በተለይ ማዳም ቤት ያላችሁ እህቶቼ